አሎ
አቤት አቤት ሰላም ነው።
አለሁ እንባ ጥባቂ ተቋም አ
አዲሱ ደቡብ ምዕራብ ኢትዮጵያ
እሺ ካፋ ዞን ቢጣ ወረዳ ከወዲቲ ቀበሌ ነው የሚደውለው።
እ
ቢጣ ወረዳና ካፋ ዞን ሰብአዊ መፍትሄ በጣም የነፈጉ ስለሆኑ እንድታውቁ ብዬ ነው።
ምንድን ነው? በየትኛው መስሪያ ቤት ነው?
እንትን ህዝብ ላይ ነው ህዝብ ህዝብ ላይ ህዝብ ላይ ህዝብ ላይ ምን ሆነ?
ህዝብ ላይ ህዝቦቹ መሰረተ ልማት ጠየቁና እ
አሁን መከላከያ ይሁን ፌደራል ይሁን አስገብቶ ዛሬ ጠዋት ላይ በጭስ ቦምብ ሰዎቹን ካደከመ በኋላ አሁን ሰዎቹን በጣም እየመቱ ነበር ያሉት።
ወንጀል ነዋ ታዲያ።
አዳ ይሄን አሁን ለሚመለከተው ሁሉም የምናሳውቀው ወረዳም አፈነ፣ ዞንም አፈነ።
ወንጀል ስለሆነ እኛ ጋር አይመለከትም። ከተመለከተም ደግሞ ሐዋሳ ላይ branch አለን። ስልክ ያዙና ደውሉላቸው።
ና እሺ፣
ዜሮ አርባ ስድስት ዜሮ አርባ ስድስት ሁለት ሀያ
ሁለት ሀያ ስልሳ ሀምሳ ሰባት
ስልሳ ሀምሳ ሰባት በአዲሱ ደቡብ ምዕራብ ላይ ይሆናል። ደቡብ ምዕራብ በአዲሱ አዲሱ ክልል ደቡብ ምዕራብ ላይ ነው።
አጠቃላይ ለደቡብ ነው የቆመው። ይህ እሺ እሺ፣ ዜሮ አርባ ሰባት ስንት አልክ?
ዜሮ አርባ ስድስት ነው ያልኩት እኔ።
አርባ ስድስት ሁለት ሀያ ሁለት ሀያ ስልሳ ሀምሳ ሰባት ስልሳ ሀምሳ ሰባት ደውሉ።
እሺ እሺ።